Hello ጤና ይስጥልን ቺፕቺፕ
Hello ጤና ይስጥልን።
አብሮ ይስጥልን።
cancel ማድረግ ወይ መቀየር ይችላል order?
order አድርገው ነው በዚህ ስልክ ቁጥር አዎ order አድርገን ነበር እና delivery amount ያለውን በስህተት መረጥን።
Okay ሽንኩርትን order ያደረጉት አዎ ሽንኩርት አምስት ኪሎ።
Okay መቶ ሀምሳ ብር ቆርጦባቸዋል አይደል ከሶስታችሁ አዎ አዎ እሱን በቃ እሺ ይሄኛውን refund እናደርጋለን እቃው ይምጣና ከዛ የሶስታችሁንም ለእያንዳንዳችሁ መቶ ሀምሳ ብሩ refund ይደረጋል እቃው ግን ያው ለነገ ይመጣል እቃውን ይፈልጋሉ አይደል እንፈልጋለን አዎ።
በቃ ይሄኛውን እቃውም ሪፈንድ ብሩን እናደርጋለን በቴሌ ብር ነው refund የምታደርጉት ወይ?
አዎ በስልክ ቁጥራችሁ
እሺ እሺ ስለዚህ እሺ።
confirmation create የሚደረግ ነገር ይኖራል ወይስ በቃ እንደዚህ ሪፖርት እ ተደረገ ኮድ ደርሶታል አሁን አልደረሶትም አይደል አሁን ኮድ ደርሶታል group አሁን complete አልደረሰም።
ሲሆን አ ስለዚህ አልደረሰም።
ማታ ላይ ይደርሶታል ያን ኮድ ነገ driver ኦች እ ሲደርሱ ሲደውሉ እም፣ አሁን ከመቀበሉ በፊት ያሳያቸዋል ማለት ነው በቃ እሺ እሺ እሺ እሺ Thank you.
እናመሰግናለን መልካም ምሽት